hello
hello ጤና ይስጥልኝ።
ሰላም አብሮ ይስጥልኝ።
Z ዶሜንስ ፋሽን አዎ አዎ፣ ሰላም ነው።
እግዚአብሔር ይመስገን።
እም፣ ሀዊ ይባላለሁ። ከሀዊ Plus እ?
Solution ነው የምደውለው።
ሀዊ yeah ከሀዊ Plus Solution እሺ፣ ምን ነበረ?
እም፣ ባለፈው application ኣችን ላይ ተመዝግበህ ነበር አይደል?
አዎ እም፣ እና አሁን system ላይ active ለማድረግ አንዳንድ ጥያቄ እየሞላው ነበረ።
እሺ፣
እ፣ የድርጅቱ ስም Z ዶሜንስ ፋሽን ነው አይደል?
አዎ አዎ።
እም፣ እሺ። እም፣ የት አካባቢ ነው ያለው?
አዎ መጣችኋል እንዴ ሞላችሁት?
አዎ አይ system ላይ ለመሙላት አካባቢውን ስላልመዘገቡት ነው።
መገናኛ ነው።
እሺ መገናኛ የቱ ጋር?
ለሞቲል ባ ለም ሆቴል። እሺ ሰዎች ስልክ ቢደውሉ አንተን ነው የሚያገኙክ?
አዎ እም፣ እሺ፣ ስም
ዜዶ
ዜዶ ብሎ ይደውሉ? እሺ አዎ እሺ፣ ስልክ ቁጥር ይሄኛው ራሱ ነው?
አዎ ይሄ አዎ
እሺ ሀምሳ አንድ አስር እም?
አርባ ሰላሳ አንድ እሺ የስራ ቀን
ሁሌም አለ ከሰኞ እስከ እሑድ
እሺ የስራ ሰዓት
ሁለት ተኩል እስከ አንድ ተኩል
ሁለት ተኩል እስከ አንድ ተኩል እም፣ እሺ ሎጎ አላችሁ እንደ ድርጅት
አይ ሎጎ የለውም።
እንዲሰራልህ ትፈልጋለህ ስናድግ እንሰራለን። ኧረ ራሴ እሰራለሁ።
እም፣ እሺ እ፣ ፍቃድ የስራ ፍቃድ ወይንም TIN number ወይ መታወቂያ ማግኘት እችላለሁ
አዎ አልወሰዳችሁም እንዴ?
እ
አልወሰዳችሁም?
እ፣ system ኡ ላይ የለም ባለፈው አዎ ሲስተሙ ላይ መዝግበው የለም ነበር እኮ
system ላይ ግን አላሳየኝም
እና እንደ ልስጥሽ አሁን እ፣ ቴሌግራም ላይ message ልላክልህና እሱ ላይ ትልክልኛለህ
እሺ እሺ እሺ አመሰግናለሁ መልካም ቀን